ጤና ይስጥልኝ አልፌ ሳምራይት ነኝ። በኮ ምን ልርዳው?
ሰላም ነው። ቅዳሜ የሆነ ትራንዛክሽን ፈጽሜ ነበር። አልገባም አልገባም።
ከዚህ በፊት አመልክተው ነበር?
አላመለከትኩ። አሁን የደወልኩት ወደ ቤቴክስ ነበረ። ሰይድ ከማል።
እሺ
ሌላስ?
ማናሉኝ? ስሞትን ሰይድ ከማል ከ CBE ብር ወደ ቤቴክስ ነበረ።
deposit ነው አይደል ያደረጉት?
አዎ አዎ።
hello
አዎ። አዎ ይሰማል።
ምን ያህል ብር ነው?
አምስት መቶ
እሺ ደንበኛችን አሁን በምነግሮት ስልክ ቁጥር የማረጋገጫ መልእክቱን screenshot አንስተው ይልኩልናል።
እሺ text ንገረኝ።
message የገባልዎት
text አድርገሽዋል?
ዘጠኝ ዘጠና ሁለት
ዜሮ ዘጠኝ hello እ ይሰማል።
ዘጠና ሁለት እሺ
አስራ ሶስት
እሺ
ዜሮ አንድ
እሺ።
ሀምሳ አምስት
ምን እ፣ በቴሌግራም ነው?
አ ቴሌግራም ላይ screenshot አንስተው ከሙሉ ስሞት ጋር ይልኩልናል።
እሺ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ ዘጠና ሁለት አ- ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አራት አ ዜሮ አንድ ሀምሳ አምስት አምሳ እሺ
እሺ ደንበኛችን ሌላ ምረዳውት ነገር አለ?
አይ በቃ screenshot አድርጌ ልላክላችሁ።
ስለደወሉልን እናመሰግናለን። ስለ አገልግሎቱ ያለውን አስተያየት አሁን ከሚሰሙት በላይ ያስቀምጡልን። መልካም